ጤና ይስጥልኝ የኢቲኤስ የጥሪ ማዕከል እባክዎ ምን ልርዳዎት?
ሰላም ነው?
እግዚአብሔር ይመስገን ሰላም ነዎት? እግዚአብሔር ይመስገን።
ከጆርዳን ፍላይ ኢትዮጵያ ፈልጌ ነበር።
እ፣ በጣም ይቅርታ ድምጾት በጣም ዝቅ ያለ ነው። ትንሽ ከፍ አድርገው።
okay፣ ከጆርዳን ወደ ኢትዮጵያ ትኬት ፈልጌ ነበር። ሄሎ ሄሎ፣ ሄሎ። እሺ፣ ወይ- ከ- ከጆርዳን ወዴት አሉ?
ወደ ኢትዮጵያ ወደ አማ- አ- አዲስ አበባ። እሺ፣ ለመቼ ነው?
እ፣ ከተገኘ ለነገ ወይ ነገ ወዳ
እሺ፣ መምጫ ብቻ ነው የሚፈልጉት?
አዎ፣ መምጫ ብቻ።
ለነገ ምንም